መኪና ማንሻ ምናምን ፈልጌ ነበር።
እሺ፣ የት አካባቢ ነው ያሉት?
ቦሌ ቡልቡላ ማርያም ቤተክርስቲያን ጋር።
ቦሌ ቡልቡላ ማርያም።
አዎ።
እሺ፣ ሙሉ ስም ማን ልበል?
አለምነሽ አለምነሽ። የአባት ስም አድ- አድለው
አለምነሽ አድለው።
አድለው። አዎ አድለው ነው ያሉኝ?
አዎ አድለው። አዎ መዳረሻው ልንገር መዳረሻው ልንገርሽ እሺ፣
እ ፈረንሳይ ኤምባሲ ፈረንሳይ። ከቦሌ ቡልቡላ ማርያም ማዞሪያ ወደ ፈረንሳይ ነው የሚወስድሉት።
ፈረንሳይ ኤምባሲ። አዎ አለምነሽ አድለው አይደለ?
አዎ ፈረንሳይ ኤምባሲ። አዎ መልካም እሺ፣ ስልክ ቁጥሩን ይዛለሁ። እርሱ አካባቢ ያለ ባለሙያ እንዲላክልዎት አደርጋለሁ። ይደውሉልዎታል።
ሂሳቡን ማወቅ ይቻላል? እናቴ ይቅርታ።
እ፣ ሂሳቡን እኛ አይደለንም፣ ባለሙያዎቹ ናቸው የሚያወጡት፣ የሚነግሩት እነሱ ናቸው የሚሆኑት።
በቃ እሺ እንዲደውሉልኝ ስላክላችሁ። እሺ አሁን አደርጋለሁኝ። መልካም ቀን ይሆንልዎ።
እሺ ላንቺ እሺ እናት፣ እሺ